ሄሎ ወይ እናቴ ሰላም ነው?
ሰላም ጤና ይስጥልን ቤት ቤት አለ እናቴ እ ናቲን አገኛታለሁ።
ማንን
ሄሎ ማን አልከኝ?
ናቲ ገብቷል?
እ
እማ ናቲን አልከኝ?
ሄሎ ናቲን ያልከኝ?
አ
እ ናቲ ማንን ነው? የትኛውን ነው?
ማናጀሩ ዋናው ማን ነው? ናቲ ነው እሺ እ ማን ልበል አንተን?
እ ማን ልበል አንተን?
እ አንተን ማን ልበል?
ይሁን ባል ነበር። አሁን ለመጀመር ነበረ ምን ምን ምን አልከኝ?
ቼክ አስይዤ ነበረ።
እሺ
ለ- አሁን ለመጀመር ነበር ዛሬ ለመጀመር ባለፈው ለመጀመር እንትን ብዬ ነበር።
Virtual ነው ወይስ ስፖርቱን ነው?
Virtual virtual።
እሺ እ ከፋይናንስ ጨርሰህ ነበር አስይዘክ?
አዎ አስይዤ ነበር። አምሳ ሺህ እሺ ብር አስይዤ ስምህን ነበር።
ማን ልበል? እኔ ማን አልከኝ?
ይሁን ይሁን ይሁን ከየት ነው?
ከአዳማ
እሺ እንትን ቀጠሮ ተይዞልክ ነበር ለዛሬ installation?
አይ ናቲ የሚገባው ዛሬ ነው ብለውኝ ነው። እዛ እንትንም እ፣ አስይዤ ነበር።
እሺ አይ እሱ ሳይሆን እኛንና እዚህ customer support ላይ አይደል installation ከሆነ እስቲ አንዴ ጠብቀኝ እሺ Hello እሺ ቆይ check እናደርግልሃለን እሺ ቴሌግራም ላይ ጽፈህልን ነበር እንዴ hello hello ይሰማል
ይሰማል።
ቴሌግራም ላይ ጽፈህልን ነበር
አዎ ቴሌግራም ተልኮልኝ ነበር። TeamViewer በዚህ ነው የሚላከው ምናምን ብሎኝ እንትኑን እንትን ይህ እንትን እንትኑ ላይ የሚቀመጠው እዛ ውስጥ ገብተሻል የሚቀመጠው እሱን እሺ።
በቃ ለሱ TeamViewer ላክለት ምናምን ተብዬ ምናምን ነው። TeamViewer ኡ ላይ ደግሞ ቴሌግራም ላይ እዮብ ነው የሚለው እዮብ ወይ ይሁን
ይሁን አዳማ የሚለው አ ወይ ይሁን አዳማ ወይ እዮብ አዳማ እሺ በቃ እዛ ላይ ጻፍልን እሺ እንትን እንላለን እዛ ላይ ያወራለሁ እናወራለን
ቴሌግራሙ አዎ ቴሌግራሙ ላይ ጻፍልን እሺ ትልኪልኛለሽ ስልክ ነበረ ምን አልከኝ
አሁን ቴሌግራም ትልኪልናለሽ እዛ ላይ የለም እዮባ የሚል ወይ እዮብ ወይ ይሁን ይሁን የሚል አለ ያንተ እሺ፣ አይደል ይሁን አዳማ የሚለው አዎ ይሁን አዳማ የኔ ነው አዎ እኔ ስልክ የለኝም ወንድሜ ነው ያለው አሁን ዛሬ አሁን እሱ ይግባና እ።
እሱ ይላክላቸዋል ቢሩ
እሺ ቆይ በቀጠሮ ስለሆነ installation ኑ እ፣ ወይ ዛሬ ወይ ለነገ ነው የሚያዝልክ እዛ ላይ ይጻፍልን እና እኛ እናየዋለን ችግር የለውም hello